hello ፍቅር ነኝ።
ፍቅር እንዴት አመሸሽ?
እግዚአብሔር ይመስገን። እንዴት ነህ?
አሁን እግዚአብሔር ይመስገን። እንኳን ለጳጉሜ አንድ በሰላም አደረሰ አደረሰሽ። አርባ ዘጠኝ ዜሮ ሶስት የሚል order ይዣለሁ።
አርባ ዘጠኝ ዜሮ ሶስት
እሺ፣ ምንድን ነው አጠቃላይ እንድታስወጫት ነበር ብትነግሪልኝ።
ለምንድን ነው የሚወጣለን?
ሶስተኛ ይሄ ነው እና okay፣ ተቀ- ሌላ ሁለት ሌላ።
order ይዘሃል?
አዎ
ደምሰው ነው እንዴ?
አዎ ነበርኩ።
ቆይ እሺ ልጠይቅልህ።
እሺ እሺ
ደምሰው ይሄ አርባ ዘጠኝ ዜሮ ሶስት ነው አይደለም ይወጣለን?
የቦ- ከኦስካር ያለው የኦስካራ ይሄ አርባ ዘጠኝ ዜሮ ሶስት አሁን የነገርከኝ ከኦስካር የኦስካራ መብራት ነው። አዎ አዎ አዎ።
ወደ ቦሌ በቃ ስጥቸዋለሁ።
እሺ እህቴ፣ በጣም ነው የማመሰግን። መልካም ምሽት።
አሜን ላንተም።
እሺ።
ቻው